ሄሎ ጤና ይስጥልኝ። እ ከቢጃ ኢትዮጵያ ነው የምደውልልዎት። ጆይ ባርና ሬስቶራንት ነው። ጆይ ባርና ሬስቶራንት ነው። ከቢጃ ኢትዮጵያ ነው የምደውለው።
ቴክሲ
ከቢጃ ኢትዮጵያ አይስማውም።
ታንኪ
ጆይ ባርና ሬስቶራንት ነው።
የምን ባለሙያ
ጆይ ባርና ሬስቶራንት ነው የሚባለው ስሙ። የቱ ስም
ማን የሚባል
ጆይ ነው አለ የሚለው።
ስሜ
የግሮሰሪ ሎታ ያገኛችን
አይደለሁም። እኔ ጋር አይደለም የምሰራው።
እሺ፣ ይቅርታ